ሄሎ
ወይ መልሽ የደወልኩኝ እሺ፣ ችግር የለም።
በ company ነው በ private client ነበር ፓኬጅ የገዙት?
company ነው ግን በእኔ ስም ነው፣ ሰሎሜ ሰዋሰው በሚል ማለት ነው።
company ው ሰሎሜ ሰዋሰው ነው።
አዎ በዛ ስም ነው።
ሰሎሜ ሰዋሰው የሚባል company በእሱ ነው ፓኬጅ የገዙት።
yeah በቃ even እንትን I don't know ልልክላቸዋለሁ የከፈልኩበትን ምናምን ቀኑንም ማየት ይቻላል።
okay በቃ እሺ፣ ይሄን check ለማድረግ ነው ምናልባት ወይ በ company ነው በ private ነው የሚለውን check ለማድረግ ነው።
አይ company ነው private ያው ከፍለው ነው የጊዜው I think አይደል?
አዎ ግን መግዛቱን ከፈለጉ አለው እንደዛ
okay ብቻ ሰው company ሰሎሜ ብዬ ነው ሰዋሰው የምለው።
በሚባል company ማለት ነው።
ያ እሺ በቃ አመሰግናለሁ። እሺ እሺ እሺ እሺ።